ሄሎ ሄሎ
እ ትንሽ ጠብቀው። እሺ processing ላይ ነው አባ።
መቼ ነው? እ፣ ሶስት ሰዓ ሶስት ሰዓ ነው።
እኮ ከ- እነሱ የሚወስዱት ከስ- ከሁለት ሰዓት እስከ ስድስት ሰዓት ባለው ሰዓት ውስጥ ነው። እሺ
እ ከሁለት እስከ ስድስት ባለው ሰዓት ውስጥ ነው የሚወስዱት። ለዛ ነው።
እስከ ስድስት ሰዓ አዎ
የት ነው መርካ?
ይኸውልህ አባ በቻፕ አይደል አዎ።
ያደረግከው?
እ በቻፓ አይደል ያደረግከው?
አዎ እኮ እነሱ ናቸው የያዙት። ትንሽ ጠብቃቸው
ብዙ ጠበቀኝ፣ ሰዓት ብዙ ሰዓት ጠበቀኝ።
እኮ ከእኛ side ወጥቷል። እኛ ምንም ማድረግ አንችልም። እሺ አባ እነሱ ናቸው የያዙት።
እናንተ አሰራም ከእኛ side ወጥቷል።
የማኝ ወታ
በእኛ side በኩል እ፣ አልቆልሃል። በቻፓ side ነው የቆየው።
እንዴ
አልገባህም?
አልገባም።
አይደለም አ፣ ገንዘብ መልስ። እሺ ገንዘብ መልሳ በ account ላይ
processing ስለሆነ already መመለስ አይቻልም።
እ
processing ላይ ስለሆነ መመለስ አይቻልም።
ወይም መልስ አይቻልም።
አዎ ይገባልሃል። ትንሽ ጠብቀውና ይገባልሃል ወደ አዘዝከው።
እሺ እሺ አባቴ